ከዚህ በኋላ እንደ በዓሉ ምስጢር ከዚህ በኋላ እንደ በዓሉ ምስጢር አይተህ መልክዓ ሥላሴ በል ወዲህሬሁ። ከዚያ በኋላ ሰላም ለክሙ ሚካኤል ወገብርኤል ሱራፌል ወኪሩቤል ኡራኤል ወሩፋኤል ሱርያል ወፋኑኤል አፍኒን ወራጉኤል ወሳቁኤል ወሰላም ለቅዳሴ ክሙ ትጉሃነ ሰማይ ዝክሩነ በጸሎት ክሙ